hello ጤና ይስጥልን ብርቱ ቤት ራዲዮ ይስጥልን።
ይቅርታ አሁን ያናገርኩሽ ነሽ ወይም
አይ አይደለም፣ ምን ነበር?
እንትን በቴሌግራም ይሄ የ voucher ምንድን ነው scan የሚደረገው QR code ኡን ላክልኝ ብለው
okay ልከኸዋል?
አላኩትም፣ ግን በምን ልላከው?
ዜሮ ዘጠኝ ዜሮ ሶስት
ምን አልሽኝ?
ዜሮ ዘጠኝ ዜሮ ሶስት
እ፣ እሺ ቃል ዜሮ ዘጠኝ ዜሮ ሶስት አርባ አራት
ሄሎ ሄሎ ዜሮ ዘጠኝ ዜሮ ሶስት አርባ አራት አዎ
ሰላሳ ሰባት አርባ ሰባት
ሰላሳ ሰባት አርባ ሰባት ዜሮ ዘጠኝ ዜሮ ሶስት አርባ አራት ሰላሳ ሰባት አርባ ሰባት እሺ እሺ